ቆይ አትደውል አንተ አንደ እኮ እንጭኩላል ይሩካ ዝጋ አልዘጋ አለኝ እኮ አልዘጋ አለኝ
ይሄኛው እንዴት ነው ማውራት ይችላል? ይሄኛው ሄድሴት ለፎርማል ብቻ ነው እንትን እንዳደርግ ነው። እሺ
ለምን አዘጋው
የኔ ክፍት ነው። አንስቼላችኋለሁ። ስምንት አንስተካል ስም ስምንት ነው የሚሰጥ አዎ፣ በደንብ እየሰማሁሽ ነው።
በቃ እ? ይዘጋል ዲፍሬሽን እሺ ስምንት ላይ ለ-